ጤና ይስጥልኝ ጉዳይ ሊደውል ይችላል።
ስራ ፈልጌ ነበረ።
እሺ አንድ ቁጥር ልንገሮት፣ እዛ ላይ ደውለው ይመዘገባሉ። ለመያዝ ይመችበት
ይመችኛል።
ዜሮ ዘጠኝ
ዘጠኝ
ሰባ
ሰባት ዜሮ አንድ
ዜሮ አርባ አራት
አርባ አራት ሰላሳ አራት
ሰላሳ አራት
ሙያ ነች። የደውሉና የሚሰሩትን ስራ ይቀሯል። የሚደርጉትን ነገሮች ትነግሮታለች። ሄሎ